ጤና ይስጥልኝ። ግዕዝ አብዮት
እ ከ We Plus Solution ነው የምደውለው።
ከቤት We Plus Solution እኛ እሺ።
application ላይ ተመዝግበው ነበረ።
ride እና- ነው።
አ ለ ride ነ- ለአሽከርካሪነት ነው የተመዘገቡት።
አይ እኔ ለመጠቀም ነው።
ለመጠቀም ከሆነ We Plus Solution user ላይ ነው መ- የሚለው ላይ ነው መሆን ያለበት። አሁን የተመዘገቡት አሽከርካሪዎች የሚመዘገቡት ላይ ነው።
በስህተት ነው እኔ ይቅር።
እሺ user ን በ- በማውረድ እ፣ አሸናፊ የሚያደርገውትን referral code ማግኘት ይችላል። በተጨማሪም application አችን ላይ አርባ አራት service ኦች ትራንስፖርት ጨምሮ ማግኘት ይችላሉ። እንዲሁም ሶስት መቶ ሀምሳ game ኦች አሉ።
እሺ link ኡን ላኪልኛ የ user ኡን የዚህኛው።
Play Store ና App Store ላይ ማግኘት ይችላሉ።
እሺ We Plus Solution user ብለው
እሺ ካረሳሁትም በቃ ምን ማለት ነው?
እሺ እልክልዎታለሁ።
እንደዚህ ይሻላል።
እሺ አመሰግናለሁ። መልካም ቀን።
እኔም አመሰግናለሁ።